good afternoon ፓርክ ላይን አዲስ ነው?
ጤና ይስጥልኝ።
ጤና ይስጥልኝ ሰላም።
ፓርክ ላይን አዲስ ነው?
አዎ አዎ ነው።
ከአሪፍ ፔ ነበር የምደውልለው።
እ እ አሪፍ ፔ አሪፍ ፔ እሺ።
POS ማሽን በአሪፍ POS transact እያደረጉ አይደለም። POS ማሽን ላይ ያጋጠማችሁ ችግር አለ?
አይ የለም ብዙ እንትን ስለሌለ ነው
okay ብዙ ሰው እየተጠቀመው ስላልሆነ ነው?
ስላልሆነ ነው። አዎ ብዙ customer ም የለም ለዛ ነው።
እሺ ማንኛውም ችግር ከገጠሙ ዘጠና ዘጠና አምስት ላይ ደውለው እርዳታ ማግኘት ይችላሉ።
እሺ እሺ መልካም ቀን።
thank you በጣም እሺ።